Hello ጤና ይስጥልኝ። እንዴት ዋልክ?
ሰላም።
order አድርገን ነበር እናንተ ጋር በ group ሆነ እሺ፣
እና cucumber እና ዝኩኒ አዘን ነበረ።
እሺ።
cucumber በ group ኪሎ ስንት ነው ዋጋው?
በ piece ነው የሚሸጠው። በኪሎ በፊት ሳይሆን- ማለት አንድ ሁለት ሶስት አራት ተብሎ አዎ፣ አንዷ ፍሬ ያው አንዷ ፍሬ ሰባ ዘጠኝ ብር ናት። cucumber አዎ፣ እዛ ላይ እንደዛ ነው የሚለው application ኑ ላይ
አይ application ኑ ላይ ለምሳሌ ዝ- cucumber በ piece ሰላሳ ዘጠኝ ይላል። እንዴት አንድ ፍሬ cucumber ሰባ ዘጠኝ ብር ይሸጣል? ኪሎ ሰማንያ ምናምን ብር ሆኖ Okay። አሀ፣ እዛ ጋር ሰባ ዘጠኝ ብር ነው የሚለው በ piece
በቤት ሰባ ዘጠኝ- ሰባ ዘጠኝ ብር ከፍያለሁ እኔ already ሰማንያ ብር ከፍያለሁ በቴሌ ብር ማለት ነው። እኔ ለአንድ ኪሎ ነው የከፈልኩት።
Okay። ስልክ ይንገሩኝ እስኪ
ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት
አርባ ስምንት ያው ነው አርባ ስምንት አዎ፣ ችግር የለም አንዳችሁ ነው የ group leader ኡን የምንነግርክ ችግር የለም ይወጣል በአንዱ ንገሩኝ። እሺ፣ ዜሮ ዘጠኝ አስራ ሁለት እሺ። አርባ ስምንት ሀያ ሰላሳ ሰባት ሀያ ሰላሳ ሰባት እሺ።
ኧረ ችግር የለውም እኔ